ስብሰባ አለበት።
ሰላም ጤና ይስጥልኝ ሚስት ቤት።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ ሚስት ቤት።
አ ዊዝ ብሎ ያዘብኝማ
ስንት ብር?
ሁለት ሺህ ሁለት መቶ ስልሳ አምስት ብር እሺ ቆይ አንዴ። በዚህ በደወልክበት ቁጥር ነው?
አይደለም ሰባ ሶስት አስራ አምስት ዜሮ ሰባት የሚል ዜሮ ዘጠኝ አስራ አምስት ቆይ አንዴ። እሺ
ኮል ሴንተር እኮ ነው።
ከነሙሴ ጋር በቃ ወዲህ ነው
እሺ ንገረኝ አባ ቁጥርህን።
ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ሰባ ሶስት እህ አስራ አምስት ዜሮ ሰባት
ሁለት ሺህ ስንት ብር ነው ያልከኝ አባ?
ሁለት መቶ ስልሳ አምስት እሺ እሺ አባ ይኸው ገብቶልሃል። check አድርገው። እሺ እሺ እናቴ በጣም ስለደወልክ እናመሰግናለን። መልካም ውሎ።
አሜን ለእናንተ እሺ